Hello ጤና ይስጥልኝ።
ሰላም
እንትን ነበረ deposit ላደርግ ፈልጌ እሺ
ቴሌብር ነው ታስሳለ እ
ቴሌብር ወጥቷል ነው የምልሽ።
CBE ነው የወጣው ቴሌብር አለ
አረ ቴሌብር የለም እ እ አ deposit ማድረግ ከቻፓ ቀጥሎ ያለው ወደ ታች ያለው አለ አይደል?
okay SantimPay
አ SantimPay ነው የወጣው
የለም CBE እንትን አያሳይም።
እኮ CBE አዎ ወጥቷል ለጊዜው CBE አይደለም እኔ የምልሽ።
ቴሌብር ነው የወጣው?
አ okay እሺ check እናደርጋለን እኛ CBE ብር ነው እንደወጣ ነው ያወቅነው እንግዲህ check እናደርጋለን እሺ
እሺ ትናንትም እ፣ የተቀነሰብኝ ብር አለ ብዙ ምን deposit አድርገክ deposit አድርጌ ማለት ነው።
እሺ
እሱን check አድርግልኝ እባክሽ።
እሺ አሉ አይደለ text ኦች ስልክ ላይ
አሉኝ።
አዎ እነሱን ላክልኝ እነሱን አያይዤ ስለምልክላቸው
እሺ ልክልሽ። በምንድን ነው የምልከው?
ቴሌግራም ቁጥር ልንገርክ
እ፣ text እሺ።
ዜሮ ነገ ነገ ማድረግ እንችላለሁ አይደል? አሁን አልችልም መጻፍ ትችላለህ ችግር የለውም ነገም ቢሆን ትችላለህ ግን ቁጥሩን ለማንኛውም ያልሽ deposit ለማድረግ ስላልቻልኩኝ ነው።
check እናደርገዋለን። እሱን ግን እየሰራ ያልነበረው CBE ነበር እስካሁን። check እናደርገዋለን፣ ችግር የለውም። እሺ እና text ኦችን ነገ መላክ ትችላለህ።
እሺ እሺ እሺ።
መልካም ምሽት። እሺ